ሄሎ ሰላም ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የደወልኩት።
አዎ፣ እሺ ተቋረጠቦት።
እ አዎ
እሺ ሙሉ ስሞትን ይንገሩኝ የመዘገብኩሎት ስለሆነ።
የኔ ክንፈ ክንፈ
ክንፈ ሽፋ ክንፈ ሽፋ ይማ
እሺ አሁን በደወሉበት ስልክ ለመዝግብሎት አዎ አዎ አዎ በእኔ በራሴ ሀያ ቤቱ አሁን አዎ፣ በተደወለበት ቅድም አዎ፣ አዎ፣ እሺ አድራሻውትን ይንገሩኝ።
አድራሻ ቃሊቲ ውሃ ልማት
እሺ ሰፈረ ገነት።
ልዩ ምልክቱ ውሃ ልማት ነው።
አዎ ውሃ ልማት ሰፈረ ገነት ይላል፣ ወ- ወደ ውስጥ ይገባል።
መስመር ላይ ያሉ ደንበኛችን እ? እ?
ይሰማውታል።
አዎ ይሰማኛል።
እየተቆራረጠ ነው። ቃሊቲ ውሃ ልማት ምልክቱ ውሃ ልማት ነው።
አዎ ውሃ ልማት ሰፈረ ገነት፣ ልዩ ስሙ ደግሞ ሰፈረ ገነት፣ ቁስቋም ሰፈረ ሰፈረ ገነት።
ገነት አዎ ቁስቋም ሰፈረ ገነት።
እሺ ደንበኛችን እ፣ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክሉልዎታል።
እሺ እሺ እሺ።
ሌላ የምረዳዎት ነገር ይኖራል?
አይ በቃ አመሰግናለሁ። እሺ።
ስለደወሉ እናመሰግናለን።
እኛም ስላገኘን እናመሰግናለን።
ሀሳብ እሺ እሺ እሺ እሺ